አድርገሽ ኦልድ ኬክ ላይ አይተሽኛል። ኦልድ ኬክ ላይ ጤና ይስጥልኝ። ጤና ይስጥልኝ። ሚዲያ አይነበረም ደውሎ እሺ ሰላም።
ካም በፊት ቅቦላቸው ነበር። ኬብል ዳሜጅ ሆኖባቸው
እ፣ የት የት?
መላኩ ባርና ሬስቶራንት ነው የሚለው። ወደ መናኸሪያ መዘጋጃ ፊት ለፊት ነው። ምንም የጥገና ከቶ አላየልኝም። አምስት ቀን ሙሉ በጣም በተደጋጋሚ አፕዴት እየተደረገላቸው ነው። ብዙ በቀን ሁለት የት?
ሶስቴ አዲስ አበባ ላይ ነው። አዲስ አበባ ነው መናኸሪያ፣ አዎ መዘጋጃ ፊት ለፊት
መዘጋጀት አዲስ አበባ ፊት ለፊት ሲያሳ
መናኸሪያ።
መናኸሪያ መዘጋጃ ስትይ መዘጋጃ አዎ ማን የቤት ስንት ነገኛለሽ?
መልኩ ባርና ሬስቶራንት ላይ የስፓይስ ወርክ የተክሬት የተደረገው ሰባ ስምንት ዘጠና አንድ ላይ
ሰባት መቶ ዘጠና አንድ መላኩ ባር ሬስቶራንት።
አዎ መላኩ ባርና ሬስቶራንት።
እሺ፣ check እደውልላቸዋለሁ።
እሺ እናመሰግናለን ኪሩቤል።
እሺ፣ መልካም ቀን። እሺ።